የፈ ዘርና ነባ ነው። በግዕዝ የአገባብ ቃል አፈ ጊዜ ካእብ ዘርና ነባር፣ ለዝሉፉ ወትሮ፣ ለዝላፉ ለዘወትር፣ ጳፉ ስም አምላክ፣ ጳፉ የአገር ስም ሳልስ ዘርና ነባር፣ ሃናፊ ስመ ነገድ የእስላም ወገን፣ ሆነፊ የሰው ስም፣ ሉፊ መስከረም፣ ሞፊ መክፈልት፣ ሱራፊ መልአክ፣ ስትላፊ ምንቸት፣ ታውፊ ጥቅምት፣ አካፊ ምጅሟጅ ጥራጊ ምጅሟጅ ጥራጊ ከነፊ ዳርቻ ዳር ክንፍ ክነፊ ዳርቻ ዳር ክንፍ ገናፊ ሸማጣቢ ጸናፊ ጽነፊ ዳርቻ ራብዕ ዘርና ነባር ሀረፋ አረፋት ሀረፋ የጎመን ዘር ቅባን ውግ ሀገፋ ጋሻ መሴፋ የሀገር ስም ማይዘለፋ አስተናግር ሰንደፋ የሀገር ስም ሱራፋ የሴት ስም ሩጻፋ ምንታምር ሩፋ የሴት ስም ቆርፋ የመጽሐፍ ስም በካፋ የሰው ስም ተስፋ ተስፋ አለይታ መንፈስ ቅዱስ አልፋ ስም አምላክ ከሊፋ የእስላም ሹም ስም ኬፋ አለት ደንጊያ ዘለፋ ስድብ ዘለፋ ዘለፋ የሰው ስም ጎሪፋ ከንቱ ጎረፋ የገቢር ኃጢአት ቅጣት ጎረፋ ፍዳ ጸንፋ የሀገር ስም ፈላስፋ ብልህ ፋርፋ ወንዝ ሀምስ ዘርና ነባር ሃኖፌ የእስላም ወገን ለፌ ወለፌ ወዲህ ወዲያ መልፌ መስፌ ወስፌ መንፌ ወንፊት መክፌ ዝናር ሱታፌ አንድነት መገናኘት ስዴፌ መንፈስ ቅዱስ ንታፌ ያለ ሀሳብ መበተን ንታፌ ማበላሸት ጸናፌ ዳርቻ ፌ ስም አምላክ ሳድስ ዘርና ነባር ሀፍ ወዝ ሀሪፍ ጎመን ዘር ሀሪፍ አምና ሀዳፍ መምህር ሀዳፍ ቀዛፊ ህሱፍ ፎናና ህሱፍ አጓጎት አጓጎት የቆሰለ ሆናፍ የስላም ወገን ላይፍ ጉርሻ መብል ልፋፍ ጽፈት መስረፍ መብሻ መስረፍ አንፍ የአፍንጫ መብሻ መቃድፍ መቅዘፊያ መትከፍ ትከሻ መንደፍ መንደፊያ መንጸፍ ምንጣፍ መንጸፍ ምልክት ማቅ መታጠቂያ መጽሐፍ መጽሐፍ ሰው መምህር መጽሐፍ ወግ ታሪክ ነገር ወሬ መጽሐፍ እውቀት ሹመት ማእነፍ አብሻት ሽሃን ማእንፍ የስልስ ወጭት ምኑፍ የአገር ስም ምንታፍ ባዘቶ ምዕራፍ ማረፊያ ሞጸፍ ወንጭፍ ሰይፍ ሰይፍ ንጉስ ሰደፍ የእንቁ ደንጊያ ሲፍ ግንቦት በብራይስት ረጉነፍ ርጉፍ ጉዝጓዝ ርጉፍ ሽልም ቃፍ ስመ አምላክ ቃፍ ጊጤ ቅስፍ ደጅ ሜዳ አይነ ምድር ቅስፍ ግርፍ ቆፍ ስመ አምላክ ቁልፍ ቁልፍ ቆላፍ ያልተገዘረ ትህላፍ ግድ በግድ ነፍኒፍ ካፊያ ንጡፍ የተለበጠ ንጡፍ የተኮላ የጠራ አሌፍ ስመ አምላክ አሌፍ የፊደል ስም አሪፍ አምና አንፍ አፍንጫ አፍ አፍ አውቃፍ አምባር አደፍ እድፍ አጥፍ የሸማኔ መጠቅለያ አጲፍ ሐምሌ አጽናፍ ዳርቻ አጽፍ አጽፍ መጎናጸፊያ አጽፍ ሸማ ጋቢ ኢፍ ኤፍ መስፈሪያ ኤዘፍ የእረፍት ምድር እልፍ ቁጥር ወገን እስቁፍ ቄሰ ገበዝ እርፍ ማንካ እርፍ እቁፍ መሰናክል እቁፍ ስድብ ነውር እጡፍ በሸማኔ ዕቃ የተሰራ እጥኑፍ የአገር ስም እጽፍ መጎናጸፊያ እጽፍ መጎናጸፊያ ኦፍ ወፍ ኩፍ ጫማ ካፍ ስም አምላክ ካፍ የፊደል ስም ካፍ ሰኮና ጫማ ክልቱፍ እስር ክነፍ ክንፍ ክንፊፍ ዳር ክንፍ ክንፍ ዳር ወርፍ የሴት ስም ወቅፍ አልቦ ዝሉፍ አውታታ ዝሉፍ እንቁ ዮሴፍ ያስወጋጅ ጨማሪ ደፍደፍ ጸፍጸፍ ደህፍ ጥፋት ገሪፍ ወጥመድ ገሪፍ ዘንድሮ ግሉፍ ቅርጽ ፍልፍል ጉድፍ ጥራጊ ጉድፍ ጥራጊ ጠነፍ ነዳላ ጣይፍ ጤፍ ጥነፍ ዙሪያ ጸያፍ ለምባዳ ጸድፍ ገደል ጸፍ ጸፍ ሰብሰብ ስብሳብ ጸፍጸፍ ጻይፍ ጉሽ ጠጅ ጽነፍ ድሪ ጽንጉፍ ከባድ ጽንፍ ዳር ጽጉራፍ ጅራፍ ፊሎሶፍ ፈላስፋ ፍልሱፍ አዋቂ ብልህ ጠቢብ ሳብ ዘርና ነባር ቀፎ ቀፎ ቀፎ ጎታ እፎ እንዴት ምንኛ እፎ ምን ረግ እፎፎ እንዴት እንዴት እፎፎ ምን ምንኛ ገንደፎ የአገር ስም ግልፎ የምስል ጣዖት